ሰላም ጤና ይስጥልኝ።
ሄሎ
Hello፣ አቤት።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን እንዴት ናችሁ?
አለን።
ይሄ ለስምንተኛ ጊዜ መደወሌ ነው። ላርጎ እንትኑን አምስት ሊትር ትቼ ነበር ትላንት።
እሺ፣
እስከ ስድስት ሰዓት ባለው ሀያ አራት ሰዓት ሲሞላ ወይ ብሩ ተመላሽ ይሆንልሻል ወይ ላርጎ ካለ እዛ ትላንትና ጋር- ነው ያዘዙት።
ትላንትና ነው። ትላንት ወደ ስድስት ሰዓት ቀን ሁለት ሰው እንዳዘዝን ሶስተኛ ልናዝ ስንል ሄላ አድርጎ ነው ወጣ። አዎ አሁን ሊዲ ነው ደግሞ ስናይ እንትን ብላችሁታል። አምስት ሊትሩ አራት መቶ ሀምሳ ዘጠኝ የሚሸጠው ሊሊ- ላርጎ
ሊሊ ነዎት እርሱ?
ይል አይደለም። አይ መሰረት እሺ፣ ንገሪኝ እስኪ ስልክ ቁጥር ኦርደር ያደረጉበት እሺ ዜሮ ዘጠኝ አስራ አንድ ሀምሳ ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሰላሳ ሶስት ሰማንያ ስምንት ኮዱ አንድ three meal OK። እሺ፣ አንድ OK። ሁለት ሰው ብቻ ነበር የነበረው አይደለ?
አዎ አዎ ሁለት ሰው ኦኬ ከዛ ላደርግ።
ሶስተኛ ልናዝስልን አዎ fail አድርጓል። ይሄ ይሄ refund ይደረግልዎታል። አሁን ትንሽ ይጠብቁ።
ወይ አርጉልንና አሁን አዲስ ስለእንትን ስላደረጋችሁ እም፣ አዎ።
እናዛለን ብለን ነበር በቃ ችግር የለም ይቅርታ።
ከስድስት አሁን ሰዓት አሁን አሁን አይደር ይደረግልዎታል። ትንሽ ትንሽ እሺ እማ፣ ይታገሱ።
እጠብቃለሁ እሺ እማ thank you እሺ አመሰግናለሁ